Hello hello አቤት ሰላም ጤና ይስጥልን። Hello ከ Stanford Kids ነው የምደውለው ኢዲዲ እባላለሁ እ ከ Stanford Kids ነው የምደውለው ኢዲዲ እባላለሁ። ፌስቡክ ላይ የልጆች የሮቦቲክስ ስልጠና በሚል advertisement ኣችን አይተሽ ስልክሽን አስቀምጠሽልን ነበረ more information እንድንሰጥሽ።
እሺ ምን ነበር? እኔ እንጃ አላወቅኩትም።
የልጆች የሮቦቲክስ ስልጠና የ computer programming ስልጠና በሚል ፌስቡክ ላይ advertise አድርገን ነበር እና እዛ ላይ interested መሆንሽን አሳውቀሽ ስልክሽን አስቀምጠሽልን ነበር። እዚህ ጋር ጢሎ ቤክ ነው የሚለው
Okay okay okay። እሺ ባለቤቴ ነው መሰለኝ። እሺ የእሱን contact ልስጥሽ? ባለቤቴ እሺ፣ እሱ እሱ ነበረ የተመዘገበው I think ስልኩን So።
ያስቀመጠው አዎ ጢሎ ነው የሚለው አ ጢሎ ነው የሚለው።
በቃ ስልኩን ልንገርሽ።
እሺ
ዘጠኝ አስራ አንድ
ዘጠኝ አስራ አንድ
ዘጠኝ አስራ አንድ ሀያ ዜሮ ሁለት ዜሮ ሀያ አምስት ዜሮ ሀያ ሁለት ዜሮ ዜሮ ሁለት ዜሮ አምስት አምስት እሺ፣ አመሰግናለሁ።
Sorry sorry፣ ቆይ ይቅርታ። ዜሮ እሺ።
ዘጠኝ አስራ አንድ ሀያ ሁለት ዜሮ ሁለት ዜሮ አምስት ይቅርታ፣ እሺ፣ ችግር የለውም። ሀያ ሁለት ዜሮ ሁለት ዜሮ አምስት አዎ።
እሺ፣ እሺ፣ አመሰግናለሁ።
እሺ።